ሄሎ ሄሎ ጤና ይስጥልኝ።
አብሮ ይስጥልኝ።
አቶ ጀማል አቤት አቤት።
ከአሪፍ ቤት ነበር የምደውልዎት።
አ- አ- አሪፍ ቤት እንዴት ነሽ?
እግዚአብሔር ይመስገን።
አለን አለን።
ዛሬ ጠዋት ደውለውልን አ- አ- አምስት ሺህ ብር ዊዝ አዎ።
ለማድረግ እንደሞከሩና ወደ አዋሽ አዎ።
ባንክ እንዳልገባሎ ታሳውቀውን ነበረ አ-
እና ባየነው መሰረት ሁለቱ አዎ።
transaction በእኛ በኩል አይደለም የተካሄደው እም፣ በቻፓ በኩል ነው። ስለዚህ ሁለቱም አዎ።
transaction ኦች ቻፓን ነው የሚያናግሩት። አንዱም transaction ግን እኛ ጋር ስላልተገኘ ለሱ አቫታርን ነው ደውለው ማናገር ያለቦት።
ማ- ማ- አቫተር ነው የምንጠይቀው?
አዎ አቫታርን ነው የሚጠይቁት። ሁለቱ ግን የእኛ ሳይሆን የቻፓ ነው።
ነው አይደለ? ስንት- አንዳንድ ሺህ ብሩ ነው አዎ
አንዳንድ ሺህ ብሩ ነው በቻፓ በቻፓ ነው ያካሄዱት። የቀረው ሶስት ሺህ ብሩ ግን ወደ እኛ ስላልገባ አቫተር ጋር ነው የቀረው። አቫተርን ነው የሚያናግሩት። እነሱ active ያደርጉሎታል።
እሺ እሺ እሺ
እሺ ደንበኛችን እሺ።
እናመሰግናለን።
እሺ።
መልካም ቀን።
thank you። እሺ thank you።